ሄሎ ቤርሳ ነኝ።
ደህና መሸሽ።
እግዚአብሔር ይመስገን።
አርባ ዘጠኝ ስልሳ አራት ወሰን ነበር ምን ሆነብህ?
ሲራቸው ነው እና የሚቆርጠው የስምንት ብሩና የእርኒንጉ ነበረ ከዲፖዚት ላይ ማለት ነው።
አ
ግን የቆረጠብኝ ጨምሮ
ስንት ብር ነው የቆረጠብህ?
ሁለት መቶ አስራ አራት
ሁለት መቶ አስራ አራት አዎ earning መቶ ሀምሳ ከዛ ስምንት ብር ሁለት መቶ ስልሳ ሶስት ብር ነበረ መቁረጥ የነበረበት
ቆይ መቶ ሀምሳ ነው እንትኑ የ delivery fee ው የ delivery አዎ
ስንት ቆረጠብህ ታዲያ?
ሁለት መቶ
ሁለት መቶ ስንት አስራ አራት ሁለት መቶ አስራ አስራ አራት አራት አዎ መቶ ስንት ነው መቁረጥ የነበረበት? መቶ ሀምሳ እና ስምንት ነጥብ አምስቱ አይደል? መቶ ሀምሳ ስምንት ብር
መቶ ሀምሳ ስምንት ብር አዎ ሀምሳ ብር መቶ ሀምሳ ስምንት ብር መቶ ሀምሳ ስምንት ብር አዎ
እም፣ ለማን ነው የሚያሳውቀው? እስኪ አንዴ ምግቡ ስንት ብር ነው check አድርገው። ሁለት መቶ ስንት ነው የቆረጠብህ አብዱል መጂድ? አንዴ ሁለት መቶ አስራ አራት
እስኪ በቃ አሳውቅልህና ወይ deposit የሚሞላም ከሆነ ይሞላልሃል፣ ልንገርልህ።
እሺ እና ጠዋት ልደውል መልሼ ወይስ
አዎ ደውልና ጠይቅ፣ እኔ አሳውቃለሁ።
ሪፖርት አድርጊ አመሰግናለሁ ደህና እደሩ።
እሺ ቻው። Hello